ሄሎ
ሄሎ ሰላም እንዴት ነሽ?
ጤና ይስጥልኝ። ድንግት ብለን የደወሉት
አውቄዋለሁ። ናትናኤል እባላለሁ ከሀበሻ Wellness Center ከሚባል company ነው የምደውልልሽ።
እሺ፣ ይሰማል አይደለ?
አዎ ይሰማል።
okay so service ኣችን የሚሰጠው virtually ውጭ ያሉ Ethiopian ዲያስፖራዎችን online book አድርጎ ከሐኪም ጋር psychiatrist ጋር እና psychologist ጋር እንዲገናኙ የማድረግ ነው። startup company ነው። hopefully እሼም ደግሞ actually አሁን ላይ indirect በሆነ መንገድ ያንን ላዳምጣችሁ የሚል ፕሮግራም ጀምረዋል እና ይህንን formal በሆነ ከባለሙያ ጋር የሚያገናኝ ስራ ለመስራት ዝግጅት ላይ ያለ ነው እና እሼ hopefully ይህንን ይደግፋል ብዬ አስባለሁ። በ partnership ም ከኛ ጋር መስራት ከፈለገ በራችን ክፍት ነው። more of ተደራሽነቱን ለማስፋት በየትኛውም ሰዓት በቋንቋቸው አረብ ሀገርም ሊሆን ይችላል፣ የትኛውም western country ያለው ዲያስፖራ ከ Ethiopian ሐኪም ጋር በቋንቋው ማለት ነው psychiatrist ከሆነ psychologist ጋር data እንዲያገኝ የሚያደርግ platform ነው። so በ partner መስራት የምንችልበት means ካለ አውሪውና ማውራት እንችላለን።
እሺ ልመዝግቦትና
okay
አንድ መስመር ላይ ይጠብቁ።
አይ
ስሙትን ይንገሩኝ እስኪ።
ናትናኤል እባላለሁ። ናትናኤል ደቻሳ።
ናትናኤል ማን?
ናትናኤል ደቻሳ ደቻሳ።
company ስሙን ምን ነበር ያሉ?
ሀበሻ ዌልነስ ሴንተር ሀበሻ ዌልነስ ሴንተር ሀበሻ ዌልነስ አ አ
እሺ፣ ስልክ ቁጥር 0910 አስር
22 ሀያ ሁለት 19 20 እሺ፣ አድራሻዋ
አድራሻ እኔ ድሬዳዋ ነው ያለሁት። ለጊዜው ድሬዳዋ ነው service በድሬዳዋ ሆነን ነው service እየሰጠን ያለ ድሬዳዋ።
ስለደወሉ እናመሰግናለን። እንደውልበታለን።
መልካም እሺ፣ አመሰግናለሁ። እሺ መልካም ቀን።